Hello? Hello? Hello Hello፣ ይሰማል።
ሰላም እንዴት ዋላችሁ?
እግዚአብሔር ይመስገን። እንዴት ነው?
እግዚአብሔር ይመስገን። እ፣ የዩቲዩብ ትምህርት ጀምራችኋል? እንዲያው
አዎ ጀምሯል።
OK የኦንላይን እ እ የ online የ online ኑን አሁን እየመዘገብን ነው። እሱን join ማድረግ ይቻላል። የ online class ኡ OK የ online class አላችሁ?
የኦንላይን አለ ነው።
OK የ normal ኡ ግን አላ- አብቅቷል ማለት ነው ምዝገባው?
አዎ አዎ።
OK የ online ኑ እሺ፣ እንዴት እንዴት ነው ታስረጅኛለሽ?
እሺ እ፣ የኦንላይኑ በሳምንት ሶስት ቀን ለሶስት ወር ነው የሚቆየው።
እሺ class ኡ የሚሰጠው ማክሰኞ፣ ሐሙስ፣ ቅዳሜ ነው ምሽት ከሶስት ሰዓት እስከ አራት ሰዓት።
እሺ፣ በኦንላይን ማለት ነው።
አዎ አዎ።
OK እ፣ እሺ መጀመሪያ ተመዝግበው እ፣ አሁን እንመዘግቦትና እሺ ቴሌግራም ላይ ይልኩልናል የከፈሉበትን ደረሰኝ፣ ስም፣ እሺ ስልክ ቁጥር እና email address ኦትን አንድ ላይ ይልኩልንና ከዛ እሺ በላ- በላኩልን email link እንልካለን። በዛ እሺ link ገብተው ነው የሚማሩት ዙም ላይ።
እሺ እሺ ስንት ነው ክፍያው?
እ፣ ክፍያው የሶስት ወሩ ሀያ credit hour ነው ያለው። ለአንድ credit hour ሰባት መቶ ሀምሳ ብር ነው። ሙሉ ክፍያው አስራ አምስት ሺህ ብር።
አስራ አምስት ሺህ ብር ነው። OK አዎ አዎ በ- የ- የዛኛው ከዚህ በኋላ አይኖርም ማለት ነው። ቀጥታ class ኡ
እ፣ የመጨረሻ አዎ ዙር ነው።
አዎ የመጨረሻ ዙር ነው።
በቃ እሺ፣ እሺ፣ አመሰግናለሁ። account ኡንስ በምንድን ማግኘት የምችለው?
እ፣ account ኡን እኛ text እናደርግልዎታለን።
እሺ፣ ልመዝግቦት መጀመሪያ ስሞትን እሺ።
ይንገሩኝ።
ሜሮን
እሺ ሜሮን ማን?
አለሙ
እሺ ስልክ ቁጥሮትን ይንገሩኝ። ዜሮ ዘጠኝ ሀምሳ ሶስት ሃምሳ ሶስት ዘጠና ሁለት ዘጠና ሁለት አስራ አምስት ሰባ አንድ
እሺ ከየት አካባቢ ነው አድራሻዎት?
አለም ባንክ
እሺ እ፣ account text እናደርግሎታለን እ፣ በሰባ አምስት ቤቱ ቁጥር እሺ፣ እሺ፣ እ፣ ይልኩልናል ቴሌግራም ላይ እና አዲስ ተማሪ ነኝ የሚል
እሺ፣ እሺ፣ እሺ፣ አመሰግናለሁ።
ሄሎ